ጤና ይስጥልኝ። ቢጫ ኢትዮጵያ ራሂል ነኝ። እባክዎት የምንለዶት
ማሽን ቢያለን አይነሳም። ያው ከሶኬቱ ነው መሰለኝ አይሰራም።
አይቀዘቅዝም።
አዎ አዎ፣ አዲስ ማሽን ነው ግን ምንም አይ- እንትን አይሰራም።
እሺ TIN number ይኖሮታል?
እስቲ number እሺ ዜሮ ዜሮ እህ
ስልሳ አራት ማነው ስልሳ ሁለት ሰባ ሰባት ዘጠና ሰባት ስልሳ
ማንዴላ ባርና ሬስቶራንት ኖት?
አዎ አዎ
የት አካባቢ ነው ያሉት?
ገርጂ መብራት ኃይል
እሺ እ፣ ማን ልበል ስም?
አሰፋ
የአባት ስም ጉዱ
ማን አሉኝ?
ጉዱ ጉዱ
እሺ፣ አሁን የደወልበት ስልክ ሊያዘው እርሱ አዎ።
የሚገኝበት አዎ አዎ
እሺ ለሚመለከተው አካል ያስተላልፌዋለሁ። በሁለት ሰዓት ውስጥ ይስተካከልዎታል። ግልጽ ነው።
እሺ
ሌላ የምረዱት ነገር አለ?
ምን አለ ለደወል መሰግናለሁ። ለመሰግናለሁ ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ